ታገኟቸዋላችሁ በ0944 33 33 በ0944 33 33 ተማሪዎች ወይም ሰማንያ ሶስት ላይ ደግሞ አሉ ብትሉ hello የበለጠ ሰላም ይሰማችኋል።
ሰላም ጤና ይስጥልኝ።
እንደምን አለሽ?
እግዚአብሔር ይመስገን።
እሸቱ መንግስት እባላለሁ።
እሺ እሺ።
Flintstone Homes።
አዎ ልክ ነው።
እሺ እኔ እመቤት እ፣ በእርግጥ ማስታወቂያ ላይ እ፣ አግኝቼው ነው ስልኩን።
እሺ ምናልባት መረጃ ለመጠየቅ ነው እሺ እሺ። ስለ ቤቶቹ ነው ወይስ ስለ ሼሩ?
እ ላ ስለ ስለ ሁሉም ነገር የኔ እመቤት
እሺ እሺ። ይቻላል። ምን ነበር ማወቅ የፈለጉት?
በጣም ጥሩ እ፣ እ፣ ላ እኮ እ፣ ቆይ አንዴ እማ ልደውልልሽ። ቆይ ለምን መሰለሽ sister እ፣ የምትፈልገው ቤት ስላለ እሱን መጀመሪያ ላማክራችሁ ብዬ ነው።
እሺ እሺ።